መሰረተ ሄደ
ቤተሰቤ ነኝ።
ወይ ቤተሰቢ አቤት ወደ ነበር ስመስለሽ ሰላሳ አስራ ስድስት ምን ሆነብህ?
ኧረ አስወጪው
ለምን ተቃራኒ ነው።
ከምን ጋር ነው ተቃራኒ የሆነብህ?
እሺ ሀያ ዘጠኝ ዘጠና ሰባት
ሀያ ዘጠኝ ዘጠና ሰባት እሺ መስመር ላይ ጠብቀኝ።
መስመር ላይ እሺ የሽሮ
ከጀርባ
ወይ